ሌላ ነገር መስራት ትችላለሽ። እንደሱ ሌላ ሌላ አቤት ጤና ይስጥልኝ። አበባ አጥናፉ።
አዎ ሶስት ትክክል እሺ ከአፍሪ ወርክ ኢትዮጵያ ነበረ የምንደውለው።
ኬት ከአፍሪ ወርክ ኢትዮጵያ።
እሺ እሺ እሺ በ cashier vacancy አታችሁ ነበረ።
እ እ cashier cashier እ
vacancy አታችሁ ነበረ የስራ ማስታወቂያ።
አውጥታችሁ ነበረ።
አዎ አዎ
እሺ በዚህ ስልክ ነበረ የወጣው። አዎ አበባ አጥናፉ ናት አይደለ?
አዎ አዎ እሺ አ- ከየት እንደደወልኩ አውቀዋል አይደል?
ገባኝ። አዎ ግን ቆየ እኮ ማ በጣም አዎ ገባኝ። አገኛችሁ ወይ በእኛ platform የሚለውን ለመጠየቅ ነበር የደወልነው።
አዎ ቀጠሯችሁ?
አዎ ግን ቆየ
እሺ የእኛን platform ስትጠቀሙ ሌላ የሚያስቸግሩት ነገር አለ?
አይ የለም የለም በጊዜው
ለጊዜው። እሺ ሌላ የሚያስቸግሩት ነገር ሲኖር ይደውሉልን። እሺ